ታስጠልማሊ ባባ
አሁን እኮ ስልኩ ተቋረጠ።
እሺ ሲ ሲ ሰላሳ ሰባት ቤት ነው።
ሲ ሰላሳ ሰባት ኦኬ። ወደ አንድ ሚሊዮን አይጠጋም። ይሄ ሀያ ሁለት ነው አይደለ?
አዎ
ወደ አንድ ሚሊዮን አይጠጋም። አንድ ሚሊዮን አታደርሱልኝም።
የምናያይዘው እም፣ ስንት ኪሎ ሜትር ተመርቷል ያልሽ?
ሲ ሰላሳ ሰባት ቤት ነው ነው ያልኩት አባት።
C ሰላሳ ሰባት ሆኖ ስንት ኪሎ አዎ።
ሜትር ሄዷል ብዙ አልሄደም አባት።
ነው? ስለዚህ አዎ።
ሁለት ነጥብ ስምንት ነው የምትሉት።
አዎ ሁለት ነጥብ ስምንት ነው። በእጅ ሁለት ነጥብ ሁለት ይፈልጋል ድርድር ይኖረናል።
እም፣ እሺ የት ነው ቦታው አልሽኝ?
መስቀል ፍላወር ነው ፓስተር እንገኛለን።
መኪናው ሁለት- የሚገኝበትን ቦታ
አሁን ይሄ መኪና ያለው ፓስተር ብራ- መስቀል ፍላወር branch አችን ላይ ነው።
ስልክ ትሰጭኛለሽ? ይቅርታ
ዜሮ ዘጠኝ አርባ አራት
ዜሮ ዘጠኝ አርባ አራት
ዜሮ ዜሮ
ዜሮ ዜሮ ሰማንያ ሰባት አስራ አንድ ሰማንያ ሰባት አስራ አንድ እሺ ማን ብዬ እዛ ያለ ቅርንጫፍ ነው እማ ማሊ ባባ ብለው ያናቁ
እሺ እሺ